ሄሎ ሄሎ፣
ሰላም ነው በርሳቤ?
እግዚአብሔር ይመስገን ሰላም ነው።
በደረጃ dot com ወደ vehicle manufacturing ላይ በ junior accounting አመልክተሽ ነበር።
የ-
በደረጃ dot com በ junior accounting ወደ vehicle manufacturing PLC ላይ አመልክተሽ ነበር።
አይ እኔ አላመለከትኩም አላመለከትኩም
እ?
አላመለከትኩም።
አዎ፣ እሺ፣ እሺ።
ያ